ሰላም ዩቲዩብ
ጤና ይስጥልኝ።
እግዚአብሔር ይመስገን።
ልጆች ለማስመዝገብ መረጃ እንድትሰጭን ነበረ።
እሺ ይቻላል።
ዘጠኝ ዓመት ነበረ።
የ- አሁን ላይ እየመዘገብን ያለ ነው ከይቅርታ ጋር አምስት ዓመትና ከአምስት ዓመት በታች ያሉ ህጻናትን ነው እየመዘገብን ያለ ነው። ሄሎ
እሺማ፣ እሺ።
እሺ፣ ግልጽ ያልሆነልሽ ነገር ካለ ጠይቂ።
አይ በቃ እሷ እንደዚህ ለመሳተፍ ስለፈለገች አዎ
እዛ ላይ ለማስመዝገብ ነበረ። ልጅቷ clever ስለሆነች ለዛ ነው፣ perfect ስለሆነች።
እሺ፣ አሁን እጹብ ድንቅ እጹብ ድንቅ ልጆችን እየመዘገብን ያለ ነው። እንደዛ ነው።
እሺ።
እሺ፣ እናመሰግናለን።